ከመክም በላይ ለጎነው ያደለ ሰባይ ከአመልሽ ጠልቆ የሚሰገድ አለሽ አለሽ አለሽ ብዙ ልዩ ነገር አለሽ አለሽ አለሽ ብዙ ልዩ ነገር ከውብ ቃል ከመክም በላይ ለጉነው ያደለ ሰባይ አመልሽ ጠልቆ የሚሰገድ አለሽ አለሽ አለሽ ብዙ ልዩ ነገር አለሽ አለሽ አለሽ ብዙ ልዩ